ሄሎ ሄሎ ጤርትልኝ አብሮ ይስጥልን። ሰላም ነው አባቴ?
ሰላም ነው አልሐምዱሊላህ።
አለን አለን።
አለሁልህ። ያው በስበት ቁጥር ፓስወርድ ላክልኛ። ያው አስገባ እኮ ቴሌብር እ?
ገንዘብ አስገባ እኮ።
ገንብ- ገንዘብ አስገባሁ።
አዎ
ወዴት ነው ያስገባኸው?
ቴሌብር።
ቴሌ ብር?
አዎ ትላንትና ጨምራለሁም ገንዘብ እሺ።
ተጨመርኩ። ከዛ በኋላ password አጣ።
password forget በለውና SMS ይልክልሃል።
እሺ እሺ። forget ሲባል ጊዜ አዎ እ፣ ወደ እናንተ ዘንድ ነው የምትለው ምለው እ? forget ስትለው እኛ send እናደርግልሃለን።
እሺ እሺ እሺ እሺ አባ